hello ወይ
ወይ ሰባ ሀያ አራት ሴት ነኝ። አሁን ነግሬ ነበረ።
ያው ስራ ተገቢ የሚሄደ order አ
hello ወይ አዎ ልክ ነሽ እ እ hello ሰባ ሀያ አራት አዎ።
አዎ ነግሬሽ ነበረ።
hello፣ ዮሴፍ ወይ ሄሎ ሄሎ ሄሎ